Hello Hello
ትናንትና deposit አድርግቼ እሺ
ምንም አላረገልኝም ወደ ቴሌ ብር።
ወደ ቴሌብርም ከሆነ withdraw ነዋ deposit አይደለም። ኤስ ቢ ኤስ ስልክ ቁጥር የደወልክበት withdraw ነው?
withdraw withdraw አዎ withdraw sister ኤስ ቢ ኤስ ስልክ ቁጥር የደወልክበት ነው?
አዎ በዚህ ቁጥር ነው ስንት ብር ነው?
ሺ ሁለት መቶ
እሺ ጠብቀኝ አንዴ።
ሄሎ
አዎ ጠብቀኝ አንዴ አባ ይቅርታ። በሳንቲም ፔ ነው አይደለ? Okay ይኸውልህ አዎ
እ አሳውቅልሃለሁ ለሳንቲም ፔ እና ትንሽ የ system ችግር አጋጥሟቸው ስለነበር ነው እና ያስገቡላችኋል። እሺ ጠብቋቸው።
ይቆያሉ እንዴ sister?
ዘጠና ሶስት ስልሳ ላይ ደውለህ ጠይቃቸው እስኪ እና transaction ID እሺ።
ልካላችኋለች በላቸው። እሺ እሺ እየላኩላቸው ነው አሁን። እሺ መልካም ቀን።
እሺ አመሰግናለሁ።
እሺ አመሰግናለሁ።